මොනබරට තිබුවේ නිශය ምናቀው ሰላም ጤና ስለማን ባባ
ማን ባባ የመኪና መሸጫ ነው እንዴ?
አዎ መኪና መሸጫ
አዎ በእንትን አይቼው ነበርና አይሱዚ ማለት ይገኛል እንዴ በ- ባንክ ነገር ምናምን
አይሱዙ የለንም አባት አሁን ላይ እ- እ- አይሱዙ የለንም።
እሺ በቃ ሚኒባስ ብቻ ሌሎች ነው?
መኪኖች ግን አሉን።
አዎ ሌሎች የስራ የሚሆን ዶልፊን ምናምን አለን። አባዱላ እ።
ዶልፊን ፓይቴል
አይሱዚ ነበር እኔ የፈለኩት
በቃ ወይ አይሱዙ ሲገባ እን post አለን ቴሌግራም page አችን ላይ።
እሺ በቃ ሀያ ዘጠኝ እሺ።
ወንበር ወይ ሀያ አራት እሺ
እሺ በቃ እሺ
ወይ እባክሽን ትልሽ